hello ሰላም ጤና ይስጥልኝ bet ነህ?
አዎ አብረስልን የሆነ ገንዘብ withdraw አድርገን ነበረ እና እስካሁን pending ላይ ነው።
እሺ እሺ። መቼ ነው ያደረጋችሁት? hello ሰላሳ በሰላሳ ስልክህን ንገረኝ።
ዜሮ ዘጠኝ እሺ
አስራ አምስት እሺ ሰባ አራት እሺ
ሰባ ስምንት እም፣ ሀያ አምስት
ስንት ብር ነው?
ወይም ስላክ ወይም ስላክ በንድጋ ሄሎ
አምስት መቶ
ሴፕቴምበር ሰላሳ እ
ሴፕቴምበር ሰላሳ አ
ስንት ብር?
አምስት መቶ አምስት መቶ ነው።
አንዴ ነው አምስት መቶ ወይስ ሁለትና ሶስት መቶ እያደረጋችሁ ነው ያወጣችሁት?
አንድ አንድ ጊዜ ነው ሰው አምስት መቶ አልመርባት ሳይርስ አንድ ጊዜ ነው።
እሺ
እም፣ እንትን አድርጓል። እሺ ወደ ቤስት ቤት አካውንት ተመልሶልሃል።
ተመለሰ። አ?
አዎ ወደ ቤስት ቤት እሺ
አይ እኮ ሱዑዲያ እሺ ቴንኪ እሺ